ሄሎ ጤና ይስጥልን ቤት ነኝ።
አዎ ሰ- ሰላም ነሽ በላት አበሉ ሰላም አዎ፣ እንደምን ሰላም ነሽ?
ነህ በላ እና ይሄ ስልክ የምናገረው ቻባ የጫውቶን ነበርኩ እሺ ሁለት ጊዜ አ- አምስት መቶ እና ሶስት መቶ
እሺ ወጣና እስካሁን አ፣ ቦታ የጣልኩን አልገባም።
ሄሎ ሄሎ ሰማላው እናገርኩ ነው አምስት መቶ እና ሶስት መቶ ዊድሮ ነው ዲፖዚት ነው ወንድሜ?
ውድሮ ውድሮ እሺ ንገረኝ ስልክ
ዜሮ ዘጠኝ ካትኩቱርት እንግዲህ የጣልን ነው ወይ የቤስት ቤት ነበርህን ንገረኝ።
የስረት
አዎ ይህ- ይሄ ነው ሰማንያ አምስት ነው ይሄ ነው የሚጫወተው። ይህ ስልክ አሁን እያናገርኩ ስልክ ነው መ- የሚጫወተው።
እሺ እሺ እሺ ኢልና እስቲ
በቃ check አደርግልሃለሁ። እሺ approve ካረ- እ፣ approve አደርግልሃለሁ።
active አድርግልና የ- በይሄ ስልክ መለሰለኝ።
እሺ ወንድሜ እሺ እሺ መልካም ቀን እሺ እሺ እሺ